twelve Tshitwe- he-
ሄሎ
ወዬ አስማኝ
እኔም አስደ ተደረገ ኦርደር ደውልኛል ግን ማለት የሌላ ሰው በተደረገ አሳይ ወይ እ?
እልሻለሁ የሌላ ሰው የሚገብኝ
እንግ የኦርደር ነበሩን
አራት ስልሳ አምስት
አራት ስልሳ አምስት ይሰማኛል።
እሺ እኮ እና አራት- ይወጣል አስራ ስልሳ አምስት
እሺ ይወጣልሃል።
እሺ